Lord God, what are you supposed to work at the point
ሄሎ ሄሎ
ልደው እንዴት ነሽ?
እግዚአብሔር ይመስገን።
እሺ ብር ለማግባት ሞክሬ ነበረ።
በቴሌ ብር ነው።
አዎ ቤቴሌ ብር ነው። አዎ አሁን ቴክኒካል የሆነ ችግር ስላጋጠመን ነው።
እ እ፣ በምነግሮት ቁጥር ማስገባት ይችላሉ። አሁን ነግሮታለሁ፣ በዛ ያስገባሉ።
እ፣ ቁጥር ነው account ነው?
ቁጥር account ም ይችላሉ፣ ሲቢ ወይ ደግሞ ቴሌ ብር በሚመቾት።
አይ በ- በ- በአካን አይመችም። በ account account ይቻላል፣ ሲቢ ነው።
ሲቢ አዎ ሲቢ
እሺ የያዙ የሲቢ ቁጥር የሲቢ ቁጥር አዎ እሺ አንድ ሺ
እሺ። አንድ ሺህ ሀያ አራት ሀያ አራት ሰማንያ ሰባት ሰማንያ ሰባት ሀያ ስምንት ሀያ ስምንት ሰባ አራት ስምንት ሰባ አራት ስምንት አዎ
እሺ ከዛ ከዛ ከዛ ደረሰኝ ወደዚህ ፍትህ አምላክ ማርዬ ነው።
በ- ወደ ማን ወደ ማን ፍትህ አምላክ ማርዬ ነው።
እ፣ እንዴት ነው የሚገባው ደረሰኙ?
ሄሎ
እ፣
ወደዚህ ያስገቡና ከዛ እ።
ያስገቡበትን ደረሰኝ በቴሌግራም ይልኩልናል።
በቴሌግራም ስልክ ቁጥር ዜሮ ዘጠኝ ሰባ ስምንት
እሺ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት አዎ
እሺ በቃ እሺ ልሞክር